hello ጤና ይስጥልኝ ቤስት ቤት
አብሮ ይስጥልን ሰላም ነው።
ሰላም
መሀል ላይ ብዙ አድርጌ ሁለት ሺህ ብር አልገባልኝም እስካሁን ሁለት ሺህ ብር።
አሁን በደወልክበት ቁጥር ነው ቤስት ቤት የምትጠቀመው?
አዎ አዎ
እሺ withdraw አድርገህ ነው አይደለ?
withdraw አድርጌ
ትናንትና ነው
ጠዋት ዛሬ ማለት ነው።
ዛሬ
አዎ ሁለት ሺህ ብር ነው አይደል? ገብቶልሃል እኮ ሁለት ሺህ ብር በሳንቲም ፔይ ዊዝድሮ ያደረከው።
በምን ሚሴጅ ነው?
no አይ አይደለም፣ ወደ ቴሌ ብር ነው withdraw ያደረከው።
እና ወደ ቴሌብር ያደረኩት አዎ ቴሌ ብርህን check አድርገው ገብቶልሃል።
እምቢ አሉኝ፣ አላገኘሁትም። ተ- እነሱ ላይም ስደውል አይሰራም፣
ምን አሉ?
አይሰራም፣ አያነሱም ስልክ።
አዎ ግን ገብቶልሃል። እሺ ቴሌ ብር account ላይ ገብቷል ሁለት ሺህ ብር።
እምቢ አለኝ። ሁለት ሺህ ብር እዚህ እኔ ላይም አላወጣልኝ አለ።
አዎ ወይ connection ችግር ይሆናል እንጂ ከቤስት ቤት account ወጥቶ ቴሌ ብር account ላይ ገብቷል ብሩ። እሺ እምቢ አለኝ። ጠዋት ጀምሮ የገባ እስካሁን ብለው ስረው እምቢ አለው።
አይ check አድርገው ገብቶልሃል።
እሺ
እሺ
አመሰግናለሁ።